እች ማስገድላት እሺ አለም ለአንዷ ሴትዮ ነው የሚገባው ምንድን ነው
ሄሎ ሄሎ
አቤት።
ሰላምማ ከችብችብ ነበር ምደውልዎት እሺ ሰላም።
የበግ ስጋ ኦርደር አድርገውን ነበር አዎ
ኦኬ በጣም ይቅርታ እ፣ አቅራቢው እያቀረበልን ስላልሆነ አሁን ሪፈንድ ልናደርግልዎት ነበር እስኪመጣ ድረስ
መቼ ነው የሚመጣው?
አይ የሚመጣበት ቀን ስላልታወቀ ነው ለዛ ነው refund ልናደርግልዎት ያልነው
እሺ እ፣ በመጣ ሌላው ጊዜ ይወርዳል።
እናሳውቀውታለን
እሺ፣ ሌላው ሌላ ይመጣልዎታል ወርደን ሌላው ፕሮዳክት ቴክስት ይመጣልዎታል አላካችሁም?
እ?
text አላካችሁም?
ሌላውን መቼ ነበር order ያደረጉት
ዛሬ ነው ያው ለነገ complete ሆኗል በቃ እና ምንም አላ ለነገ እኮ ነገ ነው የሚላክልዎት
ነገ እቃው አይመጣም ማለት ነው?
ነገ ይመጣልዎታል ነገ ነው የሚላክልዎት እንትኑ ኮዱን ነው የምልዎት ኦኬ፣ ቀድሞ ለምን አላመጣም?
ይላክልዎትና አዎ ነገ Mhm.
ይመጣልዎታል ወደ ማታም ሊመጣ ስለሚችል product ኡ እህ፣ ጠዋት አካባቢ ይላክልዎታል እሺ የ- የፍየል ስጋ አለው አለ የበግ ስጋው እ፣ ይህንን refund ነው ማድረግልዎት ሁለት ሺ ሁለት መቶ ስልሳ ብር ነው አይደለ
እስኪ ያ- የአራት እንትን ማለት ነው አይደል?
የ- የሶስት ሰው no no ያ- የአራት ኪሎ ነው ግን የሶ- አዎ የአራት ኪሎ
አዎ የሶስት ሰው ሆኖ ማለት ነው
አዎ እሺ ይህንን refund እናደርጋለን
እሺ ታዲያ እዛ ላይ አታነሱትም ከሌላችሁ?
ምኑን ነው የምናነሳው
አይ እዛ app ኡ ላይ ስላለ አሁን አዎ ሌላም ሰው- አዎ ትክክል ነው አሁን አልተነሳም
እኔ እንጃ እዛ አሁን ዛሬ አላየሁትም በርግጥ እስኪ check አዎ አድርጌ- እናነሳዋለን እሺ እሺ እሺ እሺ መልካም ምሽት እሺ